እንትን ከመታራ ነው የምደውለው። አስጨናቂ ነው።
እሺ አስጨናቂ
አንድ የኔ customer ነው እና እንትን ኦንላይን በልቶ ገንዘብ ማለት ነው።
እሺ withdraw አድርጎ ነበረ ወደ ቴሌ ብር።
እሺ በዚህ ስልክ ነው ይሄኛው ስልክ የደወልኩበት ስልክ ነው።
እሺ መቼ ነበር ውስጥ ያደረገው?
ዛሬ ነው ዛሬ ነው አዎ፣ ዛሬ እሺ ስንት ብር ነበር?
አስራ አምስት ሺህ ስምንት መቶ ብር አስራ አምስት ሺህ መቶ እሺ check እያደረኩት ነው። ትንሽ ጠብቀኝ። እሺ አስራ አምስት ሺህ አምስት መቶ ብር ዜሮ ዘጠኝ አስራ አንድ ሰባ ሰባት ሰላሳ አምስት ዜሮ ዘጠኝ አለ ወደዛ የቴሌብር ቁጥር
አዎ ጨረሻው እሺ ገብቶለታል። አሁን እሺ አሁን ገብቶለታል። አሁን እሺ እሺ አስጨናቂ መልካም